ሄሎ
ሄሎ፣ ጤና ይስጥልን።
ጤና ይስጥልን።
ሄኖክ አቤት።
ከባሳ ኤክስፕረስ ነበር የምንደውለው።
እሺ እ፣ ከይሳቅ አበበ መልእክት ነበረክ።
እሺ።
መልእክቱ ስለደረሰ office መጥተህ እንድትቀበለን ነበር።
ያው የት ነው office ኣችሁ?
ሀያ ሁለት ጌታሁን በሻ ስድስተኛ ፎቅ ቢሮ ቁጥር ስድስት መቶ አስራ ሁለት
እሺ እሺ፣ መጥቼ እወስዳለሁ።
መልካም ቀን። ዛሬ ትመጣለህ?
ዛሬ አልመጣም።
ስትመጣ መታወቂያ እንዳትረሳ።
እሺ እሺ፣ አልረሳም።
መልካም ቀን።